hello
አቤት ሰላም ጤና ይስጥልን ቤት ቤት
okay እንትን ነበረች አንድ ሀምሳ ብር አስለቅቂልኝ cash code ኡ ልንገርሽ እሺ ንገረኝ አስራ ሁለት ሀምሳ ዘጠኝ
አስራ ሁለት ሀምሳ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አምስት
ምን ሀምሳ ብር ያልከኝ ተመላሹ ነው አይ አይደለም normally ስልሳ ስድስት ነው የተቆረጠ ግን ወይ አልተመላሽ አልሆነ ወይ ዝም ብሎ ነው ያስቀመጠው። ሁለት ቀን ሆነ።
ጨዋታው ምንድን ነው? ጨዋታው lost ነው?
lost አይደለም normal ነው። win ብሏል።
እሺ check ላድርግልህ አንዴ።
win ነው normal የተሸ እንትን ብሏል። ስልሳ ስድስት ብር ነው እንትኑ።
okay ቆይ እሺ እንትን እንዳለቀ ሊሆንና
አልቋል። ድጋሚ እኮ በዚህ ትናንትና አስለቅቄያለሁኝ ይሄንን እንትን ብዬ ራሱ ጨዋታ ነው ሌላ ራሱ ጨዋታ ይሄ ጨዋታ ራሱ እንደዚህ ተይዞብኝ አስለቅቄዋለሁ።
እሺ ቆይ check ላድርግልክ።
እሺ
ሉክ hello አቤት አቤት በቃ አሳውቅሃለሁ እሺ ትንሽ ጠብቀኝ እሺ አልታረምም አሳርኝልኝ እሺ አዎ እሺ
ልዝጋው ወይስ አዎ ዝጋው በቃ